hello ወይ
ሰላም ጤና ጤና ከችፕችፕ ነበር ሰላም።
የምደውልለው።
እሺ እሺ garlic ዛሬ የሚመጣ ነበሩት መረከብ አልቻሉም።
አዎ አዎ ሰኞ ብየዋለሁ ለሰኞ እንላክሎት።
አዎ አዎ የት ነው የምንልክሎት? ሰኞ location እዛው እ ጦር ኃይሎች ጦር ኃይሎች።
አዎ እሺ ሰኞ እንልክሎታለን። መልካም ምሽት።
እሺ እሺ እሺ